ጤናስ እንዴት ቤት ከዳነ ባትንጆ
ልኬ ልሻለሁ።
ምን ነበር ማ
አሁን አሁን አሁን አዋርቼሽ ነበር ክብሮን ጋር ምናምን ብዬ
እማ ብዙ ሰው ነው ኮል ሴንተር ስለሆነ ብዙ ቦታ ነው እያናገር ያለው እና ብዙ ሰው
እሺ፣ ድሬዳዋ እሱ መግቢያ ጋር አዲስ እሺ የተከፈተ ምንድን ነበረ ሾፕ ነው ከሾፕ ነው ማ
አዎ እሺ ምንድን ነበረ
ትክክል ሰዓት ሴቭ እና ካንስል የሚል ያመጣልኛል። እዛው አያወጣልኝም። እዛ ውስጥ ነው የሚደምረው።
ኬት ነበረ ደውያለሁ ያልሽኝ
ከድሬዳዋ
ከድሬዳዋ ያዋራችሁ ሰው አለ እንዴ ይቅርታ
ድሬዳዋ አንድ እናንተ የቤት ስሜ ብራንች ነው።
እኮ ገባኝ ያው አዲስ ከሬዲዮ የተከፈተው ሹፍ እኮ ገብቶኛል ማየ አንዴ ቆይ ጠብቂኝ እሺ ከድሬዳዋ ያዋራችሁ ሰው አለ ወይ ፕሊስ አንዴ የፍቅ ነው ማ
ክብሮን ክብሮም ክብሮም ጋር ጄሪ ክብሮም ጋር አንቺ ሸዋራሽው ልክ ልኬልሻለሁ ኤኒ ዲስክ ነው አይደለ
አዎ ሌላ እሺ ኤኒ ዲስክ ነው እሺ በቃ እሺ
እሺ።
እሺ እንልሻለን